ሄሎ
ሄሎ፣
አቤት
national ID ለመውሰድ ክፍያ ፈጽመው ነበረ።
አቤት national ID ለመውሰድ ክፍያ ፈጽመው ነበር በቴሌብር አዎ
ደርሶታል። ተቀብለዋል። ID ውን እንዴ እ
ID ውን ተቀብለዋል።
አልተቀበልኩኝም እንትን ፖስታ ቤት ሄጄ text እና- እናገባለን አሉ እንልካለን አሉ ስል በቃ እየጠበቁ ነው በቃ እሺ፣ እሱን check እያደረግን ነው። ሪፖርት እናደርግሎታለን።
እና text ትልካላችሁ
እኛ ክፍያ መፈጸሙ ብቻ ነው የምናረጋግጠው። ሰማንያ አምስት ሰላሳ ያው ስድስት ላይ ፈጽሜያለሁ።
ደውለው ያናግሩት።
እ እ አዎ ሰማንያ አምስት ሰላሳ ስድስት ላይ ደውለው ያናግሯቸው። እሺ ሰማንያ አምስት ሰላሳ ስድስት ቆይ ቆይ አዎ፣ እሱ ላይ ሰማንያ አምስት ደውለው ሰላሳ ያናግሯቸው።
ስድስት እ አዎ አዎ፣
ሰማንያ አምስት ሰላሳ ስድስት
እዛ ላይ ደውለው ይጠይቁ። እኛ ክፍያ መፈጸሙን ነው የምናረጋግጠው።
ክፍያ ተፈጽመዋል በቴሌ ብር በቃ እሺ፣ እሱን check ለማድረግ ነው። እናመሰግናለን።
እሺ